ሰላም ጤና ይስጥልኝ።
ቦቴላ ሀውስ ነበረ።
ምን አሉኝ?
ቦታ ቦታ ቦታ ኦኬ። ስታንዳርድ ኮ- ስታንዳፕ ኮሜዲውን ለመከታተል ነው።
አዎ፣
እሺ ስሞትን ማለበል
ሀበል
ማን አሉኝ? ድምፆት አይሰማም በደንብ እ
ድምፆት በደንብ አይሰማም። አንዴ ሞ- ድምፆትን ጨምሩልኛል።
ተኻበ ተኻበ
okay እሺ። የአባት ስም ማለበል
ለገሰ
እሺ። እ፣ እዚህ ጋር ያለው ቁጥር የእርስዎ ነው። አርባ ሶስት
አዎ፣ አርባ ሶስት አስራ ዘጠኝ አስር ዜሮ አምስት እሺ። ለስንት ሰው ነው መያዝ የፈለጉት?
ለሶስት ሰው
ሶስት ሰው እሺ። ቅዳሜ ዕለት አስራ ሁለት ሰዓት ነው የሚጀምረው። እ፣ እሺ፣ ቦታው ሲኤምሲ ቅዱስ ሚካኤል ቤተ ክርስቲያን Economic Association ህንፃ ጋር ነው።
እሺ፣ እሺ፣ cash ነው የምትከፍሉት። ያኔ ስትመጡ
እሺ፣
እ፣ ምንም እንትን የሚያስፈልግ ነገር የለም። ያኔ ሲመጡ እ፣ ከፍለው መግባት ብቻ ነው የሚጠበቅበት።
እሺ፣ እሺ፣ አመሰግናለሁ።
እሺ፣ እኛም እናመሰግናለን። ቦታው ከጠፋዎት በዚህ ቁጥር መልሰው ይደውሉልን።
እሺ፣ እሺ።
እሺ፣ መልካም ምሽት።